હેલો
హలో
હેલો અમન నా పేరు እንዴነ ደህና ነኝ።
አለን እግዚአብሔር ይመስገን እ, ቃል አለኝ ማን ዶክና ዊልስ
እህ፣ ዶክና ዶክና ትላንትና መተህ ኦኬ ነበር ቢሯችን እንደምን አለ ሰላም ነው። ታዲያ ስደውልህ ጠዋት አላነሳልኝም።
ስንት ሰዓት ጠዋት ደውዬልህ ነበር ወደ ሶስት ሰዓት ወደ ቢሮ ከመግባቴ በፊት።
ኧረ አይ አላየሁትም አዎ እሺ።
አልተደወለልኝም አይ ነው ደውያለሁ። እንዲያውም በባን- በአንተ ስልክ በ- በማን ስልክ እ፣ በዚሁ በዜሮ ስድስቱ አሁን ኧረ በዜሮ እባክህ።
ስድስቱ ነው የደወልከው በዘጠና አምስቱ አይ ዘጠና አምስት ነው የደወልኩት Okay ሁለት ሲም ነው ዜሮ ስድስቱ አዎ ዜሮ ስድስቱ right ጠዋት የምር ደወልኩኝ አዎ እሺ ዜሮ ምን ስድስት ቤት አለ ሌላ እንዴት ነው መስ እ
ዜሮ ስድስት ቤት ሌላ አለ አዎ ዜሮ ስድስት right
Okay አይ እኔ እንጃ አላየሁትም አልመጣልኝም ታውቃለህ እሺ ምን አሰባችሁ ብዬ ነው ያው
አዎ በጣም በሁሉ ነገር interested ነን እህ ግን ትንሽ ምን አለ መሰለ ሌሎች real estate ኦችንም ለማየት ሞክሬ ነበረ
እሺ እ፣ ይሄ በጣም common area ው በዛ
Okay ሀያ አምስት percent በቃ በጣም እ፣ ሁሉም sales ራሱ ስነግራቸው እኛ እንዲህ ሰምተን አናውቅም ነው የሚሉት በጣም ትልቁ አስራ አምስት percent ነው እየተባለ ነው ያለው እና just አሁን ደግሞ በጣም በሀምሳ ሁለቱ በጣም interested ነኝ በጣም ደስተኛ ነኝ በ price ኡም በምናምን በ everything በሁሉም ነገር በ amenity ዎቹ ግን ይሄ common area ው ኡ፣ በቃ በጣም ነው ወሽመጠን ነው ብጥስ የሚያደርገው I think እንዲህ አይነት feedback ብቻ ከኔ አይደለም የምትሰማው hello hello hello hello ምንም እየሰማኝ አይደለም የሚሰማ ከሆነ ሄሎ